hello ሰላም ጤና ይስጥልኝ። እንዴት ነሽ?
ሄሎ አቤት አቤት።
ወይም withdraw request አድርጌ እስካሁን አልገባልኝም።
ስንት ብር ነው?
አንድ ሺ አንድ መቶ አርባ ዘጠኝ ብር
እሺ፣ በዚህ በደወልክበት ነው?
አይደለም
እሺ፣ ንገረኝ የገስት ቤት ቁጥርን።
ዜሮ ዘጠኝ ሰባ ሶስት እሺ፣
አስራ ሶስት እህ
አስራ ሶስት ከአንድ እሺ፣ እሺ፣ አስራ ችግር የለውም።
ሶስት አስራ ሶስት ሀያ ስምንት እህ
ሰላሳ ሰባት
ስምንት እም፣ አዎ ዛሬ ነው አይደለ? ወንድም
አዎ አሁን
አንድ ሺ
አስራ አንድ ሺ አንድ መቶ አርባ ዘጠኝ
እሺ ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ
እ፣ ስንት ደቂቃ
እ፣ ቢያንስ ከሰላሳ ደቂቃ እስከ አንድ ሰዓት።
እሺ
እሺ አባቴ
እሺ